ተቀምጣለች። ውበቷ ግሩም ነው የእሷ አፈጣጠሯ ውበቷ ግሩም ነው የእሷ አፈጣጠሯ ስቃይ የሚያሳየው ይቅር እንጂ ፍቅሯ ስቃይ የሚያሳየው ይቅር እንጂ ፍቅሯ ጥፋቴ ምን ሆነ የተፈረደብኝ ጥፋቴ ምን ሆነ የተፈረደብኝ ልቤ ለመኖሪያ የተመራችብኝ ልቤ ለመኖሪያ የተመራችብኝ የተመራችብኝ የተመራችብኝ ያቺ ቆንጆ ልጅ ከልቤ ገብታ ተቀምጣለች። እንድናፍቃት እንዳስታውሳ ታደርገኛለች። ያቺ ቆንጆ ልጅ ከልቤ ገብታ ተቀምጣለች። ያቺ ቆንጆ ልጅ ከልቤ ገብታ ተቀምጣለች።